ጤና ይስጥልኝ ኢቴስ ጥሪ ማዕከል
አብሮ ይስጥልን።
ሰላም ምን ልርዳዎት?
አይ ጥያቄ ከመለሱ ተብሎ ነው።
Okay እሺ ሙሉ ስም ይነግሩኛል?
እሺ ስሙን
ስምዎን ማን?
ግርማይ
እሺ ኢቴስ የጥሪ ማዕከል ከሌሎች የጥሪ ማዕከል በምን ይለያል?
ከምን አልከኝ? ድገም።
ኢቴስ የጥሪ ማዕከል ከሌሎች የጥሪ ማዕከል በምን ይለያል?
ያው የበረራ መረጃ ቶሎ ስለሚሰጥ ይሆናል።
Okay እሺ ምን አይነት አገልግሎት እንሰጣለን?
የ flight አገልግሎት
እሺ እና ሶስተኛው ጥያቄ ከምን ከምን አየር መንገድ ጋር ይሰራል ኢቴስ የጥሪ ማዕከል?
እ፣ መጥቀስ ነው ወይስ አዎ መጥቀስ።
ከኤምሬት እሺ
ከ ከኳታር እሺ
እና ከ እም፣ የዱባዩ አንድ ነው።
እሺ እሺ ይበቃል።
እሺ።
አሁን የደወሉበትን ነው የሚጠቀሙት?
አ
እሺ በቃ ስልኮን ይዘናል። በዛው በቲክቶክ ገጽ ላይ እናሳውቃለን። እንደውሉታለን። አሸናፊ እሺ እሺ እሺ እናመሰግናለን። መልካም ጊዜ።
እሺ